ሄሎ ሄሎ ሄሎ
ሄሎ እንዴት ነሽ? ሰላም ነሽ?
አስራት እንዴት ነህ? ሰላም ነው።
ደህና አለን አለን። ስልክ እኮ አልሰራልኝ።
እ እኛም ስደውል?
ስንደውል እምቢ አለንና
አዎ እ ትናንት በዚህ ሰዓት የገባንም አይነት ምንም በቃ እየወጣ አስቸገረኝ።
ምንድነው የምታጫውት አስራት? እናንተ
ምን አልሽኝ?
ምንድነው የምታጫውት? በደንብ እ እ እ በደንብ የምታጫውቱት የውሻውን ነው
ማጫውተው እ
ኬኖ ኬኖ ነው በደንብ አጫውታው።
እም፣ አዎ ግን sales ራሱ እኮ በዲሽ- የለም ሲጀመር
እ እ ሴልፍ ራሱ እኮ የለም
ምን አልሽኝ? ብዙ አይሰማም።
sales ራሱ እኮ የለም እንዴ ሰባት ሰላሳ ነው በቀን የምትሰሩት እኮ
ምኑ sales ኣችሁ ሄሎ ይቅርታ እየተሰማኝ አይደለም።
አሁን እሱ አስራት አይሰማም አሁን ይሰማል። እሺ እሺ sales ኣችሁ ራሱ እኮ በጣም ትንሽ ነው አስራት
ይቆራረጣል።
ሄሎ?
እንዴት ላድርግ? ሄሎ መልሼ ልደውልልክ ቆይ መልሼ ልደውልሽ። እሺ እሺ እሺ